Hello hello
Hello አይችልም።
ሀሚድ ነኝ። ምን ልርዳ?
ትኬት ያልበራ ትኬት ነበርና ያልተለቀቀ እሱን እንድትለቅልኝ ብዬ ነበር።
እሺ አንዴ ጠብቀኝ፣ ሌላ ሰው ነው check የሚያደርግልህ። Hello
Hello ጤና ይስጥልኝ።
ስለን ምንድን ነበር? ይቅርታ።
ትኬት ቆርጬ ያልበራ ትኬት ነበረ የስፖርት facility እሺ እና እ፣ እሱን እንድትለቅልኝ ብዬ ነው።
እሺ፣ cashier ኮድ ትነግረኛለህ? የትኬቱን እሺ አስር አስር ሀያ ስምንት ሀያ ስምንት ዘጠና አምስት ዘጠና አምስት ሀያ ዘጠኝ እስቲ ሺህ አራት መቶ ብር ቦነስ ገብቶልኝ።
እሺ አመሰግናለሁ።
እሺ መልካም ቀን።